ጤና ቤት
hello ነው። ጤና ይስጥልኝ ቤት ቤት።
ወጪ አዝዤ ነበር እሺ፣ አልገባውም።
አልገባም። አራት ሺህ ብር ነው ቤት ቤት ስልክ ቁጥር የደወልክበት ነው?
ዜሮ ዘጠኝ ዜሮ ዘጠኝ የሚለው መጨረሻ ሰባ ዘጠኝ አዎ።
አዎ አዎ እሺ፣ ጠብቀኝ አንዴ።
እሺ ምን ነው ምንድን ነው?
ያሬድ ተሰማ ነው አይደለ?
አዎ፣ አዎ።
account number አንድ ሺ አርባ ሁለት ሰላሳ አንድ ስልሳ ሁለት ዜሮ ሀያ ሰባት አዎ አዎ እሺ፣ confirm አድርጌልሃለሁ። ከሁለት ሰዓት በኋላ ይገባልሃል። እሺ፣ ከ
confirm አድርጌልሃለሁ እና ከአንድ ሰዓት እስከ ሁለ- ሁለት ሰዓት ባለው ውስጥ ይገባልሃል።
በጣም ቆየ።
ስ- withdraw ስታደርግ እ፣ ደውለህ confirm አስደርገን። እሺ፣ ለትንሽ ጊዜ
እሺ ግን አሁን በጣም አስቸኳይ ነበር ፈልገው እቴ በላች።
እ፣ ቻፓ እኮ ነው process ኡ ማለት ቻፓ system ኡ እንደዛ ነው። ትንሽ ያ- ያዘገያል። በሳንቲም ተጠቅመ ቢሆን ኑሮ በደቂቃዎች ውስጥ ነበር የሚገባው።
ምን ቢሆን ኖሮ በሳንቲም ተጠቅመ ቢሆን በደቂቃዎች ውስጥ ም።
ይገባል። ቻፓ ግን በባህሪው ከአንድ ሰዓት እስከ ኧረ ሁለት ሰዓት አስቸኳይ ይፈልጋል።
ነው በይልኝ cash የምዘጋበት ነው እባክሽ።
እሺ አባቴ፣ እሺ እሺ እሺ ላስቸግርሽ ላሳውቅልህ።
እባክሽ። እሺ እሺ አስቸኳይ ነው በይልኝ።
እሺ እሺ